ሄሎ ሄሎ፣ ጤና ይስጥልኝ።
አቤት ኢሚ ማሚ ከቺ ምግቡ እ ኤደን ግሩ ላይ ጥቅል ጎመን ኦርደር አድርገው ነበር አይደለ?
እኔ እኔ አላረኩም።
ኤድና ያውቃትም?
ኤዲ እንትም ላይ ይሆናል ስብሰባ ላይ ታለች። እሷ ላይ አ- ስልክ አላነሳችልኝ።
እኮ ለእኛም እያነሳች ስለሆነ ሌላ ቁጥር ይኖራል።
አይ ሌላ ቁጥር አውራትም ያው እንግዲህ ትደውላለች። እንትኔን አይታ ትደውላለች። ደውልላችኋለሁ፣ እነግራችኋለሁ።
okay፣ ስለ ስብሰባ አለች።
ምናልባት ብዬ ነው ስራ ስለሆነች ስብሰባ አንዳንዴ ስለሚኖራቸው ስብሰባ ላይ የሚረከብ ሰው ትችላለች።
የለም? እሺ፣ በኤደን ሌላ የሚረከብ ሰው የለም?
የለም።
okay፣ እሺ። ስለዚህ በቃ ተመላሽ ይሆንና ነገ ነው የሚልከው።
እሺ፣ እሺ፣ እሺ፣ መልካም እሺ። አሁን